ለኪ ለባህቲትኪ ኦ እግዝእትነ ወላዲተ አምላክ አምላክን የወለድሽ እመቤታችን እመ ብርሃን አንቲ የብርሃን እናቱ አንቺ ነሽና አንቺን ብቻ በፍጹም ምስጋና እናከብርሻለን እናገንሻለን አለ። ክብርሽን ገናንነትሽን እንናገራለን። ቡርክት አንቲ መርገመ ስጋ መርገመ ነፍስ የሌለብሽ በረከተ ስጋ በረከተ ነፍስን እያማለድሽ የምታሰጭ ነሽ። ተአብይ እምሰማይ ከሰማይ ትበልጫለሽ፣ ወተከብሪ እምድር ከምድርም ትበልጫለሽ። አንድም ተአብይ እምሰማይ ከመላይክት ትበልጫለሽ፣ ወተከብሪ እምድር ከደቂቀ አዳምም ትበልጫለሽ። አንድም ተአብይ እምሰማይ ከልዑላኑ ወትከብሪ እምድር ከትሑታኑ ትበልጫለሽ። በመላእክትም በደቂቀ አዳምም በልዑላኑ ትሑታን በትሑታኑ ልዑላን አሉባቸውና ወላይለ ኩሉ ህሊናት ከህሊናቱ ሁሉ በላይ ነሽ አለ። ህሊና የእሷን ክብር መርምሮ አድንቆ አይፈጽመውምና መኑ ዘይክል ዘይክል ነቢበ እበየኪ ነቢበ እበይኪ ይላል። ክብርሽን ገናንነትሽን መናገር የሚቻለው ማን ነው? ወአልቦ ዘይመስል ኪያኪ አንቺንስ የሚመስል ማን ነው? አንድም መኑና አልቦ ይወራረሳሉ ብሎ መኑ ዘይክል ነቢባ እባያኪ ክብርሽን ገናንነትሽን መናገር የሚቻለው የለም። ወአልቦ ዘይመስል ኪያኪ አንቺንም የሚመስል የለም። እስመ መኑ ዘይዝየንዎ እምድህርየሁ እንዲል እስመ አልቦ ዘይዝየንዎ ሲል ኦ ማርያም መላእክት የአብዩኪ እመቤታችን መላእክት ይመስሉሻል እንዳንል መላእክት ያከብሩሻል፣ ያገኑሻል፣ ያመሰግኑሻል። ወሱራፌል ይሴብሑኪ ሱራፌልም ይመስሉሻል እንዳንል ሱራፌል ያመሰግኑሻል፣ ያከብሩሻል፣ ያገኑሻል። እስመ ዘይነብር ዲበ ኪሩቤል ወሱራፌል መጻ ወኀደረ ውስተ ከርስኪ በኪሩቤል በሱራፌል አድሮ ሲሰለስ ሲቀደስ የሚኖር እሱ ከወዲያ ዓለም ወደዚህ ዓለም መጥቶ በማህፀንሽ ስላደረ መፍቀሬ ሰብ አቅረበን ሀብየሁ ሰው ወዳጅ ሰው የሚወደው እሱ ወደ እሱ አቀረበን። ዘዚአነ ሞተ ነስአ የእኛን ሞት መከራ ተዋርዶ ነስቶ ወእንቲአሁ ሕይወተ ወሃበነ የእሱ የባህሪ ሕይወቱ መንፈስ ቅዱስን ሰጥቶ የእሱ የባህሪ ሕይወቱ መንፈስ ቅዱስን ሰጥቶ ከራድዮን የሚባል ጻዕዳ ዖፍ አለ የሚገኝ በፋርስ በባቢሎን ከነገስታቱ ቤት ነው። በሀገራቸው ሰው የታመመ እንደሆን ያለው ከራሱ የሌለው በገንዘቡ ገዝቶ ወስዶ ከህሙሙ ፊት ያቆመዋል። የማይድን የሆነ እንደሆን ፊቱን አዙሮ ይቆማል። የሚድን የሆነ እንደሆን ቀረብ ብሎ አፉን ከአፉ አንድ አድርጎ አፉን ከአፉ አድርጎ ደዌውን በእስትንፋሱ ይቀበለዋል። ብርድ ብርድ ይለዋል፣ ነጭ የነበረው ይጠቁራል። ወደ አየር ወጥቶ ሦስት ሰዓት ዋዕየ ፀሐይ ተመቶ ወደ ጥልቅ ባሕር ወርዶ ሦስት መዓልት ሦስት ሌሊት በከርሰ ባሕር አድሮ የቀደመ ጠጉሩን መልጦ ሌላ ጠጉር አብቅሎ ወደ ቀደመ ጽዕዳዌው ይመለሳል። ይህ ምሳሌ ነው። ከራድዮን የጌታ ጸዓዳ እንደመሆኑ ወልድ እሁየ ቀይህ በትስብእቱ ጸዓዳ በመለኮቱ ይለዋልና የማይድን ሕሙም የዲያብሎስ ያ ፊቱን ዙሮ እንዲቆም ዲያብሎስም በትዕቢት ላይ ትዕቢት በኃጢአት ላይ ኃጢአት ቢጨምር ጌታ ገጸ ምሕረቱን መልሶበታልና የሚድን ሕሙም የአዳም ያ ቀረብ ብሎ አፉን ከአፉ አድርጎ ደውየውን በእስትንፋሱ እንደመቀበል ነጭ የነበረው እንደ መጥቆር ጌታም ባህርየ አዳምን ባህርየ አድርጎ በአዳም የተፈረደበት መከራ ሁሉ ተፈርዶበታልና ወቦአ እግዚእነ ውስተ ኩሉ ጸዋትወ መከራ እንተባቲ አመከረን ጸላኢ ነስአ ደውየነ ወጾረ ሕማመነ እንዲል ወደ አየር ወጥቶ ሦስት ሰዓት ዋዕየ ፀሐይ እንደመመታት ጌታም በመልዕልተ መስቀል ተሰቅሎ ሦስት ሰዓት ለመቆየቱ ምሳሌ ወደ ጥልቅ ባሕር ወርዶ ሦስት መዓልት ሦስት ሌሊት በከርሰ ባሕር አድሮ የቀደመ ጠጉሩን መልጦ ሌላ ጠጉር አብቅሎ ወደ ቀደመ ጽዕዳዌው እንደመመለስ ጌታም ወደ መቃብር ወርዶ ሦስት መዓልት ሦስት ሌሊት በከርሰ መቃብር አድሮ ሙስና መቃብርን አጥፍቶ ብርሃነ መለኮቱን ገልጾ አንድ ወገን ሁኖ ለመነሳቱ ምሳሌ ወኀደገ ንድየተ ህላዌ ዘቀዳሚ ገብአ ወተመይጠ ውስተ ስብሐቲሁ ወክብሩ እንዲል ዘሎቱ ክብር ወስብሃት ክብር የክብር ክብር ያለው ሰአሊ ለነ ቅድስት ክብር የክብር ክብር ከተገባው ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለብወውን በልቡናችን ሳይብን አሳድሪብን።